ጤና ይስጥልኝ ቴሌቪዥን እኩል ነኝ እባክዎት ምን አይነት መረጃ ልስጥዎት? hello አቤት ሰላም ነው።
ጤና ይስጥልኝ
ከቲክቶክ ላይ ስልካችን አግኝተን ነው እሺ
የካናዳ የሚባለው ነገር እውነት ነው እንዴ?
ካናዳ ምን ምዝገባ ምናምን በዚህ ይቻላል ከአንድ ሺህ ብር በታች በር ምናምን ነው የሚባል ነገር አይ እኛ ደንበኛችን እኛ information ነው የምንሰጠው እንጂ አንመዘግብም እኛ information በራሳቸው apply እንዴት እንደምታደርጉ ነው ኢንፎርሜሽን ነው የምንሰጠው እሺ በቃ መልሼ እደውላለሁ እሺ እሺ ስለ ደውሉ እናመሰግናለን መልካም ቀን ለሁላችን እሺ ናቸው